ለውጥ ጠልኝ በዬ ዜሮ ሶስት ስልሳ
ዜሮ ሶስት ስልሳ ስልሳ ምን ሆነበት?
ይኸውልሽ እዚህ ጋር ሰሚት ኮንዲሽነሪ ነው የሚለው ሀያ ሜትር ጋር ማለት ነው።
እሺ ከ- ከዛ ደውዬ ከሰበር ጋር ስጠይቀው እሱ እዛ ጋር አይደለም አለ። ወደ ሰባ ሁለት መሄጃ ንግድ ባንክ አለ እዛ ጋ ነው እዛ ጋ ና ብሎኝ እዛ ጋ ሄድኩኝ። እያየሁህ ነው ጠጋ በል ጠጋ በል ግባ ይለኛል። ግን ምንም ላገኘው አልቻልኩኝም።
እሺ ስምህ ማን ነው?
አብዲ ነኝ።
አብዲ እንትን ዜሮ ሶስት ስልሳ ነው። customer ኡን ማግኘት አልቻልኩም አይደል?
አዎ እንደዛ ነው?
እስቲ እዚህ ጋር ሰሚት confectionery ነው የሚለው እና confectionery ደግሞ አይደለም ቦታ ለውጧል። እስቲ ለለወጠበትም ቦታ ሂጄ ነበረ። ምን አይነት ጉዳይ እንደሆነ አላውቅም።
እሺ እንትን አሳውቅልሃለሁ። እሺ አብዲ
እሺ